አይገኝም። በጣም የተሟት የተጨመላለቀ ስራ ሆኗል። አርባ አንድ ሰላሳ ሰላም እንዴት ነሽ? ከቢዩን ሀገር ምዳውለሽ እሺ በሰማንያ ስድስት አርባ አርባ ሶስት ሻወራማ ሰማንያ ስምንት አርባ ሁለት አርባ ሶስት ሰማንያ ስምንት አርባ ሁለት አርባ አርባ ሶስት ሲክል ሻወራማ ታዟል እንደ ይሁን
ታዘዘ ነው የምጠይቀኝ?
አዎ ታዟል ወይ ታልታዘዘ
አርባ ሁለት ሀምሳ ሶስት ነው ያለው። የለም የአንቺ አርባ ሶስት ነው መጨረሻ?
አዎ አርባ ሶስት ነው። በሀምሳ ሶስቱ ምንድን ነው የታዘዘው?
አንድ normal አንድ normal በአርባ አዎ ሶስት chicken ሻወርማ ማለት ነው።
chicken ሻወርማ አዎ እኔም chicken ሻወርማ ነው። አንድ ሁለት ነው አንድ።
አንድ አንድ
እሺ በቃ መጨረሻ አርባን አዎ በቃ ለማረጋገጥ ነው። በዚህ አርባ ሁለት አርባ ሶስት ቺክን ሻወርማ ሁለት ታዞ ነበርና ለዛ ነው።
እሺ